ሌላው ጤና ይስጥልኝ ሊስት ቤት ብር በእናትህ ድሮ ብዬ ዲፖዚት ብዬ ብር አልገባልም እንደ
ዲፖዚት ብዬ አዎ ወደ ቤት ሹት አካውንት ብር አስገብተህ ነው?
አዎ ከምን ላይ?
ኮቸር ላይ ኮቸር ከፎጀር ላይ?
አዎ ኮቸር ላይ
ቦቸር ኮዱን ንገረኝ እስኪ።
ኮቸር ኮት ኮዱን ንገረኝ፣ ቫውቸር ኮዱን።
እሺ ስልሳ አራት
ሶስት አራት አይ ስልሳ አራት ስልሳ አራት ዜሮ ዜሮ ዜሮ ዜሮ ሰማንያ ሶስት
ሰማንያ ሶስት አዎ እሱ አምስት መቶ ብር ነው እና ሌላ ደግሞ ሁለት ነው ሁለት ጊዜ ቆይ አንዴ አንዴ እሺ ዜሮ ዜሮ ሲሆን ብዙ ጊዜ ምን መሰለህ አንደኛው አንደኛው O ሊሆን ይችላል። ተመሳሳይ ናቸው እ ተመሳሳይ ናቸው። ብዙ ጊዜ ዜሮ ዜሮ ሲሆን አዎ አንደኛው O ሊሆን ይችላል።
እሺ።
ለምን ብዙ ጊዜ የሚሳሳቱት እሱ ላይ ነው። እስኪ በደምብ check አድርግ ሁለቱንም ዜሮ ዜሮ መሆናቸው መጀመሪያ
ሁለ- እንደዛ ነው አዎ ሁለቱም ዜሮ ዜሮ ተመሳሳይ ነው።
አ- አይደለም ሁለቱም ተመሳሳይ አይደለም
አንዱ ሰፋ አንዱ ጠበብ ይላል እኮ ዜሮ እና O ላይ። hello አዎ አዎ ይሰማል እሺ O ሲሆን ማለት ነው አ?
ከዜሮ O ሲሆን O ሲሆን አዎ ከዜሮ ትንሽ ሰፋ ይላል። እሺ አዎ አዎ ዜሮ ሲሆን ደግሞ ጠበብ ይላል። እሱን በደምብ check አድርገው።
okay ከዛ አይ እሺ እንደዛ ከሆነ ይሰራልሃል። እስኪ ንገረኝ ለምሳሌ መስ- እ፣ ይለያያሉ ዜሮዎቹ ዜሮዎቹ አንድ ናቸው አይ ተመሳሳይ ናቸው።
ተመሳሳይ ናቸው እኔ እርግጥ ነኝ።
ሰፋ የሚል ካለ አንደኛው ሆኖ እሺ።
አዎ
እሺ የትኛው ነው? ከአራት ቀጥሎ ያለው ነው?
አራት ቁጥሩ ትልቁ ነው ትልቁ ነው?
አዎ እሺ
አገኘሁ እስኪ።
እሺ hello hello አዎ ትክክለኛ ኮዱ 64 O 083 ነው። እሺ እንደዛ አድርገህ ሙላውና ይሰራልሃል።
እሺ እሺ እሺ መልካም ምሽት።